አሁን ታይም ላክልሽ፣ ሁለት አምጦሽ ሄሎ ወይ አሮ
ወይ ሰላም ወይ አገኛት ከስተመሯን ሰባ ሰባት አስሩን ቆይ ቆይ ቆይ ሰላም ቆይ አንዴ መስመር ላይ አንዴ ጠብቂ።
እሺ
ሰላም ወይ
ሰባ ስድስት አስር
ሰባ ስድስት አስ- ሰባ ሰባት አስር አይደለም ሰባ ስድስት አስር ነው ያልኩሽ
ኧረ አይደለም ሰባ ሰባት አስር ነው ያልኩ ያልከኝ እንዴ ከግራሞን አይደል ስድስት አስር እንዴ ምን ሆነሽ ነው ሰላም እንዴ ሰባ ሰባት አስር ራሱ አንተ ጋር ነው ያለው ጌታ ሰባ እሱ ሰባት ሰባ ስድስት አስርም ጨምረሽ ምን
ነው እንዴ
መልሼ
እ?
ሲመሽ ምንሽ እንዴ አይደለም ከስተመር ስልክ አድነሳ ያልኩሽ ያንን ነው እያልከኝ ይመስለኝ እኮ ነው ስለዚህ ሁለቱንም ሁለቱን ሁለቱን ወይ ወይ ኧረ ወይኔ ሰባ ስድስት አስራ አራት ነው እሺ ሰላም ሰባ ስድስት አስራ አራት አስር አስር በለሽ
እሺ ያኛው ሰባ ሰባት አስሩስ
ኦንቴ እሱ የሚስተካከል አዎ ሰባ በቃ ሁለት- ስድስት አስራ አራት እና ሰባ ሰባት በቃ አስተካክልላለሁ ሻር ያው ቻው ያዳል
ተናገር